Hello hello ሰላም ነው? እሺ አሁን ደውሎልሽ ነበረ attendant ኡ ከሚኒሊክ ሆስፒታል ነው። HRCT ነው ማሰራት የፈለግነው። እ
አዎ ነግረው ነበር።
እሺ
አይ ከመድኃኒት ጋር ነው ያለ መድኃኒት ብዬ ጠይቄያቸው አልነበረም። ለዛ ነው ዋጋው።
Okay HRCT ውን አዎ with contrast ነው without contrast የሚለውን ለማወቅ ነው።
Okay okay እሺ አይ with contrast ይሁንና
እሺ with contrast ከሆነ ሰባት ሺህ አራት መቶ ብር ነው ያለው።
Okay ግን HRCT ው ብቻውን እ፣ ያለ contrast ይሰራላ? ስንት ነው እሱ?
ይሰራል ሁለት ሺህ አራት መቶ ሰማንያ ብር ነው without contrast ከሆነ እሺ እሺ ይነግርሻል ቆይ አንዴ።